hello ጤና ይስጥልን Best Bet
ቁጥሩ ወንድም ተነግሯል። ትንሽ ጠብቅ አለ። ትንሽ ጠብቅና ደውል አለ።
okay ደውል ተብለህ ነው። ምንድን ነበር?
ሌላ ቁጥር ነው ግን
ምን ምንድን ነው?
Best Bet Best Bet አዎ። ምን ምን ሆኖብህ ነው? ይቅርታ ቁጥር ነበረ አወጣና ግን አልገባም። ቴሌቪዥን
okay withdraw አድርገህ ነው? withdraw አድርገህ አልገባልህም። እሺ ቁጥሩን ንገረኝ። Best Bet የምትጠቀምበትን check ላድርግልህ።
ዜሮ ዘጠኝ እሺ አርባ አራት እሺ አርባ
እሺ ሀያ ስምንት እሺ
ስልሳ አራት ስሙ ሳይድ ጌታ ነው የሚወጣው።
okay እሺ ሶስት መቶ ብር ነው በቻፓ አ በቻፓ የቻፓ transaction ኦች በሀያ ሰባት ትናንትና የተደረጉ transaction ኦች processing ላይ ናቸው። እሺ ለዛ ነው ያንተ ብቻ አይደለም እና ይገባል። ነግረናቸዋል፣ አሳውቀናቸዋል። ይስተካከላል። እሺ
ስንት ደቂቃ ነው የሚጠብቀው?
ይስተካከላል። እኔ አሁን አሳውቃቸዋለሁ። እሺ ይስተካከላል። እሺ
አይ